hello አቤት
ሰላም ነው።
እግዚአብሔር ይመስገን።
ከዶክና real estate ነበር የምደውለው እሺ፣
እና ም- WhatsApp ላይ ላኪልኝ ብለኸኝ ነበር አይደል?
አዎ አዎ፣
አይታቸዋላ
አልዋሽም፣ አላየሁትኝም
አላየኸው?
አላየሁትኝም። አሁን በቃ ጊዜ አላገኘሁም፣ ግን ነገ እደውላለሁ እንዳየሁት።
በቃ እሺ፣ አይተኸው ደውልልኝ።
እሺ፣ እሺ።
ቻው።